ሎ ጤና ይስጥልኝ ቤተሰቦች ራሄል ነኝ ባኮ ምደርደው አብሮ ስልኝ ሰላም ነሽ? እንዴት ነሽ? ማ እግዚአብሔር ይመስገን።
እንትን ነበረ አሁን ከቤት ቤት ጨዋታ ወደ ከጨዋታ ላይ ወደ አካውንት ብር አስተላልፌ ነበረ። ታውቃለህ?
እሺ አልገባልህም?
ያ ብር አይ ተመላሽ ተመላሽ ማድረግ ፈልጌ ነበረ ወደ ጨዋታ።
እሺ አንዴ ቼክ አድርገውና ፕሮሰስ ላይ ካልሆነ መልስልሃለሁ። የቤት ቤት ቁጥርህን ንገረኝ።
እሺ ዜሮ አርባ ዘጠኝ ስምንት እሺ አርባ ስምንት ሰላሳ አምስት እሺ
ዘጠና ሶስት እሺ ሀያ ሶስት
ስንት ብር ነው?
ሶስት መቶ ብር መቼ ነበረ ውይይቱ አሁን ያደረግ?
ነው።
አሁን አሁን።
እሺ አዎ።
አርባ ስምንት ሰላሳ አምስት ዘጠና ሶስት ሀያ ሶስት ነው አዎ። ዘጠና ሶስት ሀምሳ ሶስት ነው።
ሀምሳ ሶስት ነው። እሺ አዎ።
እም፣ በዚህ የተከፈተ የቤት ቤት account የለም። ተሳስቼ ይሆን ቁጥሩን ዜሮ ዘጠኝ አርባ ስምንት ሰላሳ ሁለት ዘጠና ሶስት Okay እሺ ይቅርታ እሺ እሺ።
ሰላሳ ሁለት ነው አርባ አዎ።
ስምንት ሰላሳ ሁለት እሺ አዎ። መጨረሻ ሀምሳ ሶስት እሺ
ይቅርታ
process ላይ ያለ የለም ገብቶልሃል balanced ነው ሁሉም
እሺ።
አማ- አማን ነህ አይደለ አማናት ላይ አዎ።
አዎ ገብቷል ግን ወደ account ገብቷል already እሺ። በቃ እሺ እሺ መልካም ቀን እሺ፣ አመሰግናለሁ።
እሺ እኔም አመሰግናለሁ መልካም ቀን